ሽልየው የልቤን ሞላ ፍቅርሽ ከደመቀ ካለ ጎላ ጎላ በያይን ሽልየው የልቤን ሞላ ጨለማ ወደቀ ጨፈቃው ድላረገኝ ናፍቆታ ምሊት በጨረቃው ብድር ቢከፍለኛን እንደ ሆዴ መውደቅ ከኔ ባላጣውሻ ባልወሰደሽ መንገድ አጥሬም አልቻለም ወደቀ ጨፈቃው ድላረገኝ ናፍቆት በሌት በጨረቃው ብድር ቢከፍለኝ እንደ ሆዴ መውደቅ ከዓይኔ ባላጣውሽ ባልወሰደሽ መንገድ ፍቅርሽ ከደመቀ ካለ ጎላ ጎላ በየዓይንሽ ልየው የልቤ እንዲሞላ ፍቅርሽ ከደመቀ ካለ ጎላ ጎላ በየዓይንሽ ልየው የልቤ እንዲሞላ ልቤ አጥር ቢኖረዋ ደጁ ቢዘጋጋ አይቀጣም ነበራ በፍቅር አለንጋ በቀዝቃዛ ቤቴናን እያበራው ኩራት አድራለሁ ሳነበዋ የፍቅርሽን ጥራት ልቤ አጥር ቢኖረው ደጁ ቢዘጋጋ አይቀጣም ነበር በፍቅር አለንጋ በቀዝቃዛው ቤቴ እያበራው ኩራት አድራለሁ ሳነበው የፍቅርሽን ጥራት ፍቅርሽ ከደመቀ አለ ጎላ ጎላ በየዓይንሽ ልየም የልቤ እንዲሞላ ፍቅርሽ ከደመቀ አለ ጎላ ጎላ በየዓይንሽ ልየም የልቤ እንዲሞላ እንዳመነታብኛ ልቤም እንደፈራ ታስታለበት ፍቅራ ለናፍቆት ሰፈራ የፍቅርሽ ሚዛኑና ከፍቅር አይጠጋ በእኔ ያመዘነና ልቤስ እንዴት ይርጋ እንዳመነታብኝ ልቤም እንደፈራ ታስታለበት ፍቅር ለናፍቆት ሰፈራ የፍቅርሽ ሚዛኑ ከፍቅሬ አይጠጋ በኔ ያመዘነ ልቤስ እንዴት ይርጋ ፍቅርሽ ከደመቀ አለ ጎላ ጎላ በየዓይንሽ ልየው የልቤ እንዲሞላ ፍቅርሽ ከደመቀ አለ ጎላ ጎላ በየዓይንሽ ልየው የልቤ እንዲሞላ እኔም እንዳልደብቃ ፍቅሬን እንዳልከድሽ ታይዋለሽ ካይኔና ልቤ እንደሚወድሽ እንደ ጉራማይሌና እንዳንገት ንቅሳት ምልክቱ ነብኛ የቃላት ክሳት እኔም እንዳልደብቅ ፍቅሬን እንዳልክድሽ ታይዋለሽ ካይኔ ልቤ እንደሚወድሽ እንደ ጉራማይሌ እንዳንገት ንቅሳት ምልክት ሆነብኝ የአካላት ክሳት Thank